ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ ገብርኤል ገብርኤል እሳት ነው ልብሱ ነበልባል
ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ ገብርኤል ገብርኤል እሳት ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ ገብርኤል ገብርኤል እሳት ለብሶ ነበልባል ነው ልብሱ ነበልባል
ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ ገብርኤል ገብርኤል እሳት ለብሶ ነበልባል ጽናት ሰባኪ የሚያረጋጋ ከጠላት ጋራን የተዋጋ ክንፉን ዘርግቶ ይሸፍነናል። መላኩ ቆሞ ማን ይነካናል? ገብርኤል ቆሞ ማን ይነካናል? ጉዞ ለብቻ ስለማይሰምር መላኩን ላከ እግዚአብሔር። ሳናማርረው ቸል ሳንለው እንኖራለን እየታዘዝነው እንኖራለን እየታዘዝነው ዓለም እሳቷን ብታሰናዳ ጣዖት ቢነግስ ሰናዖር ሜዳ ከእግዚአብሔር ፍቅር ማን ይለየናል? በሞት መካከል ተረማምደናል። በሞት መካከል ተረማምደናል። ብዙ ልመና ብዙ ጸሎት ባንተ ተላከ ለተባዖት ድል ተሸልመን ተመልሰናል። የገብርኤል አምላክ ከፍ አድርጎናል። የገብርኤል አምላክ ከፍ አድርጎናል። ሁሉ መዳን